ንገረኝ።
Hello፣ አቤት ሰላም ጤና ይስጥልኝ። ሳዶር አልሙኒየም ና
ሰላም ጤና ይስጥልኝ። ብሩክ እባላለሁ። ገበር ኤክስፖ ከሚባል ድርጅት ነበር የምደውለው።
እሺ፣
እ፣ አሁን ከግንቦት 23 እስከ ግንቦት 25 በኤግዚቢሽን ማዕከል እና በመስቀል አደባባይ የኮንስትራክሽን እና የ spare part ኤግዚቢሽን እያዘጋጀን ነበረ።
እሺ፣
እዛ ላይ የ exhibitor ሆናችሁ እንድትመዘገቡ ጥያቄ ለማቅረብ ነበር አደወላችሁ።
እሺ። ይሄ የሽያጭ ስልክ ላይ ነው የደወልከው። ፍላጎት ካላቸው ለማናጀሮች አሳውቄ ይደውልልሃል።
እ፣ ልደው- እ፣ የሚላክን ፋይል ስላለኝ ስልክ ካለ ላስቸግርሽ።
አይ ወደ አንተን ስልክ ስጠኝና መስጠት ነው የምችለው።
Okay፣ ማስተላለፍ ነው የምትችይው። ወደ አንቺ ላክልሽ እ፣ ፋይሉንም
እሺ፣ ይቻላል። ቴሌግራም exhibitor ላይ document አለ አጠር ያለ ራሱ የሚያብራራ ቴሌግራም በዚሁ ስልክ አለ ላክልሽ በዚህ ስልክ አለን ቴሌግራም ላክልኝ።
እሺ እ፣ ስልኬ የግሌ ልስጥሽ ዜሮ ዘጠኝ ሀያ ሶስት እሺ፣
ሀያ ሶስት ዘጠና ዘጠኝ እ፣
ሀምሳ ሶስት ሰባ አምስት ሀምሳ ሶስት ሰባ አምስት አዎ፣ በቃ አንቺ ጋር ደውዬ check አደርጋለሁ እንደዛ ከሆነ እሺ፣ ዘጠኝ ዘጠኝ ሀያ ሶስት ዘጠና ዘጠኝ ሀምሳ ሶስት ሰባ ስምንት ሰባ አምስት ሰባ አምስት ሰባ አምስት
ማን ልበል ስምህ?
ብሩክ ገ- ብሩክ ከገበያ ኤክስፖ
እሺ፣
እሺ ይቅርታ ስምሽን ማን ልበል ስልክሽን ለመያዝ
ምንም የቢሮ ስልክ ስለሆነ ሁላችንም ነው የምናነሳው። ችግር የለውም።
okay okay፣ እሺ እሺ I like አንቺ ከሆንሽ የምታስተላልፊ ብዬ ነው እሺ አመሰግናለሁ እሺ እሺ አመሰግናለሁ ወደዚህ ልከዋለሁ ቴሌግራም እሺ